ሄሎ
ሄሎ
ሄሎ ጤና ይስጥልን ከቤት ቤት ነው የምደውልለት እሺ
እ ምንድን ነው የተፈጠረው ነገር እስኪ ንገሩኝ
እንዳለ አይደለም የገባው
እሺ ያልገባ ብር የሚሉኝ የትኛውን ነው እ
አልገባም የሚሉኝ አሁን እዛ ጋር balanced የሚል ይታዩታል አይደለ አ
ከዛ ውስጥ አልገባም የሚሉት ብር የትኛው ነው ወደ እርስዎ account ውስጥ ያልገባው ስንት ብር ነው
ሰባት
ሰባት ሺህ ብሩ አ ስለዚህ ሰባት ሺህ ብሩ የገባበትን ልንገሮት
ሁለት ሺህ ነው አምስት ሺህ ማለት ነው
እሺ ሰባ- እ ሰባት ሺህ ብሩ የገባው ወደ ዜሮ ዘጠኝ አስራ አንድ አርባ ስምንት ሰላሳ አንድ ሃምሳ ስምንት ላይ ነው እሱም እኔ የምጠቀምበት ነው እኮ
አዎ እኮ የገባ ጠቅላላ- በዚህ ነው የገባው በሳንቲም ፔን ያዘዙት አይደለ ጠቅላላ ስንት ነው ነው
ከስ- እ በስንት ቀን ላይ ቀን እ ያስገቡበት ቀን የ- የመቼ ነው በ March አስራ ሁለት ነው
ዛሬ እኮ ነው
አዎ አይ ዛሬ አሁን ስትል ከስ- ከሌሊቱ ስድስት ሰዓት በኋላ አስራ ሶስት ሆነዋል አ ስለዚህ ከዛ በኋላ ሶስት ሺህ እና ሰባት ሺህ ብር ታዞ ወጪ ተደርጓል አ ከዛ በፊት ደግሞ ስምንት ሺህ አምስት ሺህ አንድ ሺህ እያለ ይቀጥላል በአስራ ሁለት ራሱ ያወጣሃቸው ብዙ ናቸው አ
ስለዚህ እስ- እሱኛውን ልንገርክ የወጡ ብሮችን ልንገርህ ጠቅላ- እኮ ጠቅላላ ይኸውልህ የወጣው ሀያ ሶስት ሺህ
ጠቅላላ የወጣው ሀያ ሶስት ሺህ ነው ነው የሚሉኝ አይደለም አ ግን ከ- ከዛ ውስጥ ደግሞ ሰባት ሺህ ብር አልደረሰኝም እያሉኝ ነው ወጪ ከተደረገ አልገባም የለም
የለም እንትን ውስጥ ዝርዝር ውስጥ የለም ግን አ አዛውታል አ
እሺ የእርሱ transaction ላይ የሚያሳየኝ እ በአስራ ሁለት ወጪ ያ- ያደረጉት ላይ ሁለት ሺህ ብር አምስት ሺህ አሁንም እ እየጻፉት ነው አንዴ እየያዙት ወጪ እየተደረጉትን እየነገርኩት ነው
ሄሎ
ሄሎ እሺ ማርች አስራ ሁለት ላይ ወጪ እየተደረጉ ብሮችን ልነግሮት ነው ሄሎ ሄሎ